ሄሎ አቤት።
ሰላም ነው?
እግዚአብሔር ይመስገን ሰላም ነው? እንዴት ነሽ?
አለን።
እኔ የምልሽ
እየሰማሁት ነው አባ ናይ የአሪስ የአሪስ ኮምፎርት ባንክ ያላችሁ ይኖራል? ሄሎ ሄሎ አቤት የአሪስ ኮምፓክት ባንክ ያላችሁ ይኖራል?
ባንክ ያለበት አምስት ከሀምሳ ያለበት አለን። አንድ ነጥብ ሶስት ከሀምሳ ላይ እድሜ ይፈለጋል።
እስከ አንድ ነጥብ የለም።
የለም